ለው
ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቪዥን yes አዎ፣ እንትን ነበረ verification ለምንድን ነው ማይልክልኝ?
ቴሌቪዥን yes አዎ፣ አዎ
ኮከብ ዘጠኝ ሰማንያ አምስት ያሰላሉ ደውሉ መጀመሪያ እ እ እ ስንት ስንት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት okay ኮከብ
ዘጠኝ ሰማንያ አምስት መሰላል ሙሉ መረጃ ይመጣሉታል።
መሰላል ብዬ ከዛ አንድ ቁጥር አዎ ከዛ ሶስት ቁጥር
ከዛ ሶስት ቁጥር እምቢ አለኝ። በዛ ነው
እስቲ ደግሞ ይሞክሩ።
እሺ